Antenna.
Hello, Hello, how's it going?
hello sis
አቤት
የሆነ ፒ እንትን ኦርደር በእናትሽ በይ እስኪ ስልሳ አንድ ሰባ ሁለት ሰባ ሶስት
አንድ ሰባት አዎ የ- የሞተረኛ ኦርደር እኮ ነው ፒዛ መ- መብራት እኮ ሴንቸሪ ሞል
ኬስ ኬስ ነው ሴንቸሪ ከሊትል ቻይና
የት ያለ branch ሊትል ቻይና ሊትል ቻይና ቦሌ ቸገር ህንጻ እዚሁ አጠገብ ጠብ- ስንት መቶ ሌላ ኪሎ ሜትር ነው ሀምሳ አምስት ብር ነው የመጣልኝ
ኪሎ ሜትሩስ ኪሎ ሜትሩ ስምንት ነጥብ ስምንት ስምንት ነጥብ ሰ- ስምንት ነጥብ ሰባት ነው አ እሺ አ እና ይውጣ
አዎ ይወጣልሃል እሺ እሺ ይወጣልሃል እሺ ቻው እሺ ቻው